Hello
Hello. Is Hey.
it this complete ይባልልኝ ብለን የደወልከው?
no complete ን አሳውቅ ያለው ለማለት ነው። እና እንዴት ነው የሚሆነው? ልጠይቅሽ ነበረ። እኔ ነኝ complete የምለው
አሁን ጨርሰኸዋል?
እ እ?
ጨርሰኸዋል ወይ?
ጨርሼዋለሁ።
እስክንድር ነህ? አ?
የት ነሽ? የት ነሽ?
ስንት ነው ያልከኝ? order number ህን?
ሰማንያ አራት አስራ ሰባት
complete በለው ጌትነት። ምክንያቱም እዚህ በሁለት ደቂቃ ልዩነት ነው እ፣ አንስቷል ሊደውልለት ተብሎ የተመለሰለት። ስለዚህ በዚህ ምክንያት on time አይስተካከልም። ስለዚህ complete በለው እሺ።
ራስህ አዎ አንተ በለው complete።